ምን ያደረግ ነኝ ከቤት ቤት ምን ልርዳዎ?
አሁን አብሮስኩልን የትኬት ቁጥር እንዲያዝ ፈልጌ ነው።
የትኬት ቁጥር እንዲያዝ
አዎ፣ cashier ቁጥር ካሸ- የ cashier ቁጥር እሺ፣ አዎ።
ወደ ንገረኝ። እሺ
አስራ ሶስት አስራ ሶስት
ሀምሳ ሰባት ሀምሳ ሰባት
አስር አስር
ስልሳ ስድስት ስልሳ ስድስት አዎ
እ አንድ postponed የሆነ ጨዋታ ስላለ ሀያ አራት ሰዓት እንጠብቃለን።
አራት ሰዓት አዎ
እሺ እሺ እሺ እሺ። መልካም ቀን። ስለ ደውሉ እናመሰግናለን።